hello hello
አቤት። hello ደህና ነሽ እንዴት ነሽ?
አለሽ?
አለሁልሽ።
ምን ላግዝሽ? ምን ልርዳዎት?
ምንም ችግር የለብኝም።
እ ለምን ደወሉ ታዲያ?
ደውይ ስለተባልኩ ብቻ ነው የደወልኩት።
ችግር አለ?
ችግር የለብኝም አልኩሽ እኮ አይሰሚም እንዴ ሴትየው? ደውይ ብለሽ ስለጨቀጨቅሽኝ ብቻ ነው የደወልኩት።
ሴትዮ ተባባልነን ነው።
አንቺ ለ- ለደሞዝሽ ስትይ ነው ሰው እንድደውል የምፈልገው። እኔ ለምን ቤት ነኝ ጆሮዬም
በቃ በሱ ገሩ ስሪት። ባይ ባይ